ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም አሉ።
አለን ይመስገን። stand-up comedy ው ለማየት ፈልጌ ነበር። አሁን ዛሬ ይቅርታ
እ
አልሰማሁም። ምን አሉ?
stand-up comedy ነው። አሁን አስራ ሁለት ሰዓት ያለውን ለማየት ፈልጌ ነው። መምጣት እሺ ይቻላል። አዎ ይቻላል። ትኬት በመሸጥ ላይ እንገኛለን።
እዛው በር ላይ አለ።
ነበር ላይ ያለው
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
ሴሚሲ ነው።
ሴምሲ ቅዱስ ሚካኤል ቤተክርስቲያን የቱ ጋር ነው ትርሶ?
እኔ ካሳንቺስ ነኝ።
ሴምሲ ቅዱስ ሚካኤል ቤተክርስቲያን ድልድዩ ጋር ያለ ህንጻ ላይ ማለት ነው። ሴምሲ ቅዱስ ሚካኤል ቤተክርስቲያን ባለበት በኩል
በቤተክርስቲያኑ በኩል አቅጣጫ ማለት ነው።
በቤተክርስቲያኑ ባለበት አቅጣጫ ኢኮኖሚክስ ባለሙያዎች የሚል ህንጻ አለ። እዛ ላይ ነው ያለው።
እሺ፣ አመሰግናለሁ። ውዴ እደርሳለሁ።
እሺ፣ መልካም ቀን።
እሺ ውዴ፣ አመሰግናለሁ።
እሺ፣ እግዚአብሔር ያክብርልሽ።